አዎ
ወጪ አድርጌ ነበር። ይኸው እስካሁን አልገባም። ናና መች ነበር ያደረከው?
ትናንት አስር ሰዓት ትን- በዚህ ስልክ ነው።
አዎ ስንት ብር ነው?
እ ስንት ብር ነው?
ሶስት መቶ ብር
process ላይ ስለሆነ ነው። እሺ ለቻፓ ስላሳወቅናቸው ይገባልሃል።
አሳውቃችኋለሁ።
አዎ አዎ አሳውቀናል።
እነዚህ ሳምንት ምናምን ይቆያል።
ኧረ ይሄማ ሳምንት ዛሬ ይገባል።
ዛሬ ይገባል።
አዎ አዎ
እስኪ ቶሎ በሉ በያቸው፣ ብር ያስፈልጋል። በጣም እሺ እሺ